hello hello፣ አይሰማም?
አሁን ነው የተሰማ።
እሺ፣ ሀሴት እንትን- ነኝ
ሰላም ነሽ ሀሴት?
አለሁ። እግዚአብሔር ይመስገን።
አስቻለው ነኝ እ፣ ሳር ቤት አካባቢ እንትን ጣፋጭ እንትን ታዞ ነበረ አ- እ፣ እኔ ጋር ገብቶ- ገብቶልኝ ነበረ order ኡ፣ እኛ አልታዘዝንም አሉ።
እሺ፣ ንገረኝ order number።
እሺ ልንገርሽ እ፣ ዘጠና ስድስት ሰላሳ ሰባት አስራ ሶስት ዘጠና ስድስት ሰላሳ ሰባት አስራ ሶስት አዎ
ምንድን ነው ያሉ? አልታዘዝንም።
አዎ እሺ፣ አገናኘኝ እነሱን አንዴ።
እሺ ላገናኝሽ እሺ፣
አሁን ገና ዘ እሺ ንገሪኝ። አገናኝሽ
hello hello፣ ጤና ይስጥልኝ። ጣፋጭ ነው?
ሰላም።
እሺ፣ ብስራተ ገብርኤል branch። እሺ፣ በዘጠና ስድስት ሰላሳ ሰባት አስራ ሶስት ተቀብላችሁናል አሁን order ኡን። hello